አቤት ሰላም ነው አለን አለን ሰላም ነው
አለን። እንትን የ- በዜሮ አራት ጨዋታ ነበረ እሺ እና lock አድርጎብኝ ቁጭ ብሏል።
ኳስ ነው
እ? አዎ እሺ እሺ ቆይ አንዴ ቆይ እሱን አውራው እሺ transfer ላድርግልህ
እሺ።
መቅዲ መቅዲ ስልክ ይዘሻል አላሽም ሀሚድስ transfer ናት
ሄሎ አቤት አቤት።
ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
ጨዋታ በዜሮ አራት የነበረውን lock አድርጎ ቁጭ ብሏል።
check ላድርግልህ አዎ check እንድታደርግልኝ ነው። ምን እሺ ንገሪኝ cashier code ኡን ወይም ticket ID ው ንገሪኝ
ቦጎን ከሳይት ነው ምን አልከኝ
cashier ሄሎ።
ኮዱ ከስር አለ barcode ኡ ስር አለ
የቱ ጋር ማለት ሰባት digit ናት ትኬት የት ነበር የቆረጥኩ
አይ ኦንላይን ነው።
ኦንላይን ነው okay እ።
እሺ ticket ID ውን ንገረኝ ረጅሙ አለ አይደል ፊደልና ቁጥር የቀላቀለ
okay ኤ multiply የሚለው
ምን አልከኝ
አስር ሃምሳ ዘጠኝ አስራ ስድስት ሀያ ሁለት እሱ አዎ እሱ cashier code ነው ንገረኝ አስር ሃምሳ ዘጠኝ እሺ
አስራ ስድስት ሀያ ሁለት እሺ፣ አግ- አግኝቼዋለሁ ትኬቱን
አዎ ይሄ እ፣ አንድ ጨዋታ ይቀርሃል
ቆየ እኮ ታዲያ ፖጎን አንዴ ቆይ check ላድርገው እሺ የተራዘመ ጨዋታ ነው
ነው አ ስለዚህ 24 ሰዓት እስኪሆነው ተጠብቅና እ፣ void ያ- ወይ void ያደርግልሃል ወይ የሚጫወቱ ከሆነ በዚህ ሰዓት ውስጥ እንትን ይልሃል ይመዘግብልሃል በሱ
okay ነው አ እንደዛ ነው የሚሆነው
እና አራት ሰዓት አላልፍም
24 ሰዓት አልሆነውም ለዛ ነው ቢሆነው ኖሮ void ያደርግልህ ነበር ወይም እ፣ ጨዋታ ሲጫወቱ ይጥፍልህ ነበር
እሺ በቃ አመሰግናለሁ እሺ መልካም ቀን እሺ